ጤና ይስጥልኝ አሪፍ ነኝ መሀሌት ነኝ ማኮ ልርዳዎት
አቤት ቴሌው ደውላለኝና ነበር እኔ እኮ እሺ ካሪስፔ ተደውሎሎት ነበር
አይ ኦሮምኛ ነው አዘዋወራለን አማርኛ አችልም
እሺ ኦሮምኛ የሚችል ሰው ካለ ላረጋግጥና መልሰን እንደውሎታለን ወይ መስመር ላይ ትንሽ ይጠብቁን
እሺ ወዳን ጠብቅኝ እኔ እኮ እሺ መስመር ላይ ያሉ ደንበኛችን አቤት አቤት እሺ ስላስጠበቅ ነው ይቅርታ በአሁኑ ሰዓት ኦሮምኛ የሚናገር ሰው ማግኘት አልቻለም አሽ የለም እኔ እኮ ቦታውን ጠብቅኝ
ምን አሉኝ
ችግር የለም እሺ ተስተካክሎሎታል የፈለጉት ጉዳይ ደወሉበት ካሪስፔ ጋር የተያያዘ ብር ለማውጣት ወይ ለማስገባት ሲሞክሩ ያስቸገሩት ነገር አለ
አይ ችግር የለም እኔ እኮ ሲሉ ደውላለኝና ነበር እና
በስተት ነበር የተደወለሉት
እኔ እኮ አዘዋወራለኝና ደውላለኝ
እሺ ደንበኛችን ሌላ ጊዜ ወይ ኦሮምኛ የሚችል ሰው እንዲያናግረው እናደርጋለን ይከብዳል ይከብዳል እኔ እኮ አይችልም እሺ ኦሮምኛ የሚችል ሰው ሲኖር እንደውልልዎታለን ካሪስፔ ጋር የሚያያዝ ጉዳይ ካሉት ያሳውቁን አይ ችግር የለም እሺ ደመኛች መልካም ቀን ይሁንልዎት